ሄሎ ሄሎ ሰላም ጤና ይስጥልን ሳሙኤል ሰም- ዳዊት ከዊ ፕላስ ነበር ምደውለው የእኛን application አውርደህ ነበር ከምን?
ዊ ፕላስ አዎ አዎ፣ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት ነው።
እሺ አንተ አሁን የተመዘገብከው አሽከርካሪዎቻችን የሚመዘገቡበት ላይ ነው እና እ ዊ ፕላስ solution user የምትላለች ለተጠቃሚዎች ማለት ነው አሀ፣ እሺ እሷን አውርደህ ስትጠቀም አገልግሎቶቹም ግልጽ ሆኖ ይመጡልሃል እሺ ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም አሸናፊ የምታደርግን referral code እዛ ላይ ታገኛለህ እሺ እሺ እሺ መልካም የስራ እሺ።
ቀን ይሁንልህ እሺ፣ አመሰግናለሁ አሜን አሜን።